ሳይደራ ነጋዊ ሌሊቱ ስለናፈቀችኝ የናይና ማይቱ ልሻገሮ የአዲስ ነጋዊ ሌሊቱ ባያሌው በብዙ ልሻገር ደራ ስለናፈቀችኝ ልሻገር ዛሬስ ድቅን ብላ ልሻገር ደራ ከፊት የታየችኝ ልሻገር ደም የኔ ያረገ ብዙ ኔኔ ዘበናይ አሰራችን እኛን ቤቷን ለማላይ ስለናፈቀችኝ የናይና ማይቱ ልሻገር ወይ ደራ ነጋ ወይ ሌሊቱ ስለናፈቀችኝ የናይና ማይቱ ልሻገር ወይ ደራ ነጋ ወይ ሌሊቱ አሜን ባያሌው በብዙ ልሻገር ደራ ስለናፈቀችኝ ልሻገር ዛሬስ ድቅን ብላ ልሻገር ደራ ከፊት የታየችኝ ልሻገር ደም የኔ ያረገ ብዙ ኔኔ ዘበናይ አሰራችልኛል ቤቷን ደራ ላይ ስለናፈቀችኝ የናይና ማይቱ ልሻገር ወይ ደራ ነጋዊ ሌሊቱ ስለናፈቀችኝ የናይና ማይቱ ልሻገር ወይ ደራ ነጋዊ ሌሊቱ አቤት ባያሌው በብዙ ስለናፈቀችኝ ባያሌው በብዙ ስለናፈቀችኝ ዛሬ ስቅን ብላል ከፊት የታየች እንዲህ እዋ እዋ ሄይ እዋ እዋ እዋ እዋ እዋ እዋ እንዲህ እዋ ሄይ እዋ እዋ ሄይ እዋ ስለናፈቀችኝ የናይና ማየቱ ልሻገር ደራ ነጋዊ ሌሊቱ ስለናፈቀችኝ የናይና ማየቱ ልሻገር አዲስ ነጋዊ ሌሊቱ አቤት ባያሌው በብዙ ልሻገር ደራ ስለናፈቀችም ልሻገር ደም ዛሬስ ድቅን ብላ ልሻገር ደራ ከፊት የታየች ልሻገር ደም እኔ አልቻልኩም እንጂ እንደው መብረር ልብ ከእሷ ጋር ነው ናዳር ስለናፈቀችኝ ናይና ማይቱ ልሻገር ደራ ነጋዊ ሌሊቱ ስለናፈቀችኝ ናይና ማይቱ ልሻገር አዲስ ነጋዊ ሌሊቱ አቤት የቤቷ ጉልላ ልሻገር ደራ ይታያል በሩቁ ልሻገር የወደዷት ሁሉ ልሻገር ደራ ሲያት እንዲያደርቁ ልሻገር ደም እኔ አልቻልኩም እንጂ እንደው መብረሩን ልቤ ከእሷ ጋር ነው ናዳር ስለናፈቀችኝ ናይና ማይቱ ልሻገር ደራ አለጋዊ ሌሊቱ ስለናፈቀችኝ ናይና ማይቱ ልሻገር ደራ አለጋዊ ሌሊቱ አቤት ባያሌው በብዙን ስለናፈቀችኝ ባያሌው በብዙ ስለናፈቀችኝ ዛሬስ ድቅን ብላን ከፊት የታየች አሄ እንዲህ እዋ እዋ much. Thank you. Thank you so much. Merci beaucoup. Merci, merci.